ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ በሁለተኛው ክፍል የአንድ ሰዓት ዝግጅታችን ከመጻሕፍት ዓለም ፕሮግራማችን ይቀርባል። በሐማቱማ ተደርሶ በሕይወት ታደሰ ከተተረጎመው የሶሻሊስቱ ጠንቋይ ጉዳይ መጽሐፍ የእብደት መምህሩን መዝገብ ትረካ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጻሕፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓ.ም በሕይወት ታደሰ ተተረጎመ 2007 ዓ.ም የእብደት መምህሩ መዝገብ ፈጣሪ ሊያሳብዳቸው የፈለጋቸውን ሰዎች መጀመሪያ ኢትዮጵያዊ ያደርጋቸዋል። ይህ ጥልቅ ተሐዝቦት ኢትዮጵያውያንን በደንብ ሳያውቃቸው ኢትዮጵያውያን የራሳቸውን ዓለም ረስተው ለሺዎች ዘመናት አንቀላፉ ብሎ ለማለት ያህል ድፍረት የነበረው የጊቦን አይደለም። አንድ ያልታወቀ ጨለምተኛ ሰው ነው የተናገረው። ያለ ጥርጥር በአስደናቂዎቹ ኢትዮጵያውያንና በአስደናቂዋ ምድራቸው ስሜቱ ተነክቶ ነው። ያኔ በ1890ዎቹ ዓመተ ምህረት አሁን አሁን በርካታ ታዛቢዎችና ጎብኚዎች ወደ አገራችን ይመጣሉ። እንደ ሃሊዴይ፣ ማይኔክስ፣ ፓዴላ፣ ሚናቺያ፣ ኩዝቡስቶቭ፣ ራውል ቪቶ፣ ገሪተርና የመሳሰሉ አስገራሚ ስሞች ያላቸው ሰዎች በአስገራሚ ሁኔታ ሁሉም ተመሳሳይ አስተያየት ይሰጣሉ። አብዮት ወደፊት እየተራመደ ነው። ከተቃዋሚዎች ግትርነት የተነሳ መንግስት ሽብርን እንዲጠቀም ተገፋፍቷል። በአገሪቱ ለእነዚህ ኋላ ቀር ህዝቦች በቂ ዴሞክራሲ አለ። ሰፊው ህዝብ ደስተኛ ነው። ሶሻሊዝም አድማስ ላይ እየታየ ነው። ታላቁ ሊቀመንበር የጥበብ የመረጋጋት የትህትናና የትዕግስተኝነት ተምሳሌት ነው። ያቅለሸልሻል አይደል? እንደዚህ የምታስቡ ከሆነ እኛ ኢትዮጵያውያን ምን እንዲሰማን እንደሚጠበቅምን ደግሞ አስቡት። የነጭ የበላይነትን መነጽር ያጠለቁም እንኳ ቢሆኑ አንድን ነገር ልክ እንደሆነው አድርገው የሚገልጹትን የነ ሄንሪ ዴ ሞንፍሬንድን እንዲሁም የደራሲው የዴኒስ ዊትሊን ጊዜ እንድትናፍቁ ያደርጋችኋል። ከአብዮቱ በኋላ ብዙ ኢትዮጵያውያን አብደዋል። የቅዱስ ጊዮርጊስ ቤተ ክርስቲያን ሰባኪ ይህ የምጽአት ቀን መቃረቡን ሊነግረን ፈጣሪ የላከልን ምልክት እንደሆነ ይነግረናል። መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 32 ምሳሌውንም ከበለስ ተማሩ፣ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ ብሎ የለ እንዴ? እንግዲህ ምሳሌው እስራኤል እንዳገር የምትቋቋምበትን ጊዜ የሚጠቁም ጥቅስ ካልሆነ ምንድን ነው? ከዓለም መጨረሻ በፊት ወይም በስምንተኛው ሺህ መጠነ ሰፊ እብደት ይሰፍናል ይላሉ ቄሶቹ። በቄሶቹ የሚሳለቁ ሌሎች ሰዎች ደግሞ በሕዝባችን መሃል እየጨመረ ለመጣው እብደት ይበልጥ የሚያሳምኑ ምክንያቶችን ያቀርባሉ። አንዳንዶች አብዮቱ ከኬንያ ሚራጫት የበለጠ ኃይለኛ እንደሆነና አንድ ጊዜ ከመረቀኑበት በኋላ ወደ መደበኛ ሁኔታቸው የሚመለሱ ጥቂት እንደሆኑ ይናገራሉ። ሌሎች ደግሞ አብዮቱ እንደጨነገፈና በውድቀቱ የተፈጠረው የአእምሮ መዛባትና ተስፋ መቁረጥ አንድን ሰው ለማሳበድ በቂ እንደሆነ ይናገራሉ። እብደት ከከፍተኛ ድህነት፣ ከአረመኔያዊ ስቃይ ቤተሰቦቻቸው ሁሉ በአንድ ቀን ታርደው ራሳችሁን ብቻችሁን ማግኘትን አስቡት፣ ከቀይ ሽብር ውጤት በድሮውና በሩሲያ የሚደገፈው በመጤው ባህል መካከል ካለው ተቃርኖ ከሞት ፍራቻና በየዕለቱ በጭንቀት ከመሳቀቅ ጋር ይያያዛል። መላምቶቹ እልቆ መሳፍርት የላቸውም፣ እብዶቹም ብዙ። የመንግሥት ይፋ መዝገበ ቃላት እብደትን የሐቀኝነትና የንጹሕነት ቅዠት ከባድ ያለመታዘዝ፣ የመቃወም ወይም የመለየት በሽታ፣ ጸረ መንግስት ስህተቶችን የመስራት አዝማሚያ፣ እፍ ያለ የዴሞክራሲ ፍቅር፣ በመንግስት ያልተፈቀዱ ጣዖቶች አምልኮ፣ የአርበኝነት ስሜት እጥረት፣ ሩሲያንና መንግስቷን የመጥላት ልክፍት ወዘተ ሲል ይተረጉመዋል። ቦታውን የሚያውቅ ሁሉ እብድ ነው። ጨርቁን ጥሎ በማይታወቅ ቋንቋ እየለፈለፈና እየጮኸ ቢሄድ እንኳ ታላቁን ሊቀመንበርና መንግስትን የሚታዘዝ ፍጹም ዜጋ ግን ጤነኛ ነው። እብደት ወይም ጤንነት ከአብዮቱና ከመንግስት አንጻር እንዳላችሁ አቋም የሚተረጎም ፖለቲካዊ ጉዳይ ነው። ጽንሰ ሐሳቡ የተኮረጀው ተቃዋሚዎች በቀጥታ የአእምሮ ህመም እንዳለባቸው ወይም እንደ እብድ ተቆጥረው ወደ አእምሮ ሕክምና ሆስፒታሎች ተወስደው ታዛዥ ማለትም ታማኝ ዜጎች እስኪሆኑ ድረስ ከመጠን በላይ በሆነ መልኩ መድኃኒቶች እንዲወሰዱ ከሚደረጉበት ከሩሲያ ነው ይባላል። እንደ ህዝብ ኢትዮጵያውያን ሸረኞች ናቸው። ደራሲው ዴኒስ ዊትሊ ያኔ በ1929 ዓመተ ምህረት ኢትዮጵያውያን የምስራቁ ዓለም ብልጣ ብልጥነትና ስግብግብነት ቢኖራቸውም የአረቦቹ በቀለማት የማሸብረቅ የፌሽታና የጥሩ አኗኗር ፍቅር ግን የላቸውም። ምናልባት ለየት የሚለው የክርስትና እምነታቸው ሊሆን ይችላል እንዲህ የሚያደርጋቸው አላውቅም። የሆነ ሆኖ ግን ያተረፉት ነገር ቢኖር የመበጣበጥን ልክፍት ብቻ ይመስላል። እምነታቸው ጠጥቶ ከመስከር ወይም በማይታመን ሁኔታ ጨካኝና አረመኔ ከመሆን አልከለከላቸውም። ደግሞም ሰነፎች ናቸው፣ ልክ እንደ አሳማ ብሎ ጽፎ ነበር። ማን ነው እንግዲህ ሩሲያዎቹ ማስጠንቀቂያ አልተሰጣቸውም ማለት የሚችለው? እንዲህ አይነት ህዝቦችን ይዞ አገር መፍጠር ይቻላል? በእውነቱ አቶ ዊትሊ ግልጽ ነበር። እነዚህ አረመኔዎች ያው ኢትዮጵያውያንን ለማለት ነው ትርጉም በተራኪያቸው ከተሳቢ እንስሳት የባሱ ናቸው፣ ሰዎች አይደሉም። ብቸኛ ደስታቸው ሰውን ማሰቃየት የሆነ ነፍስ የለሽ ስጋ ለበስ ሰይጣኖች እንጂ ብሎ ጽፏል። በእርግጠኝነት ይህ በቂ ማስጠንቀቂያ ነው ብላችሁ ታስቡ ይሆናል። ግን መለወጥ እንችላለን። ነብር ዝንጉርጉርነቱን ኢትዮጵያ ውስጥ ማንነቱን መለወጥ ይችላልን? ይሁንና እነዚህ ሁሉ ማስጠንቀቂያዎች ቢኖሩም እንዲህ ያለን ህዝብ መግዛትንና መግራትን የሚያልሙ በተለይም ሩሲያዎች አሉ። የጥንት ጀነራል በነበርኩ ኢትዮጵያና ፋርስን በወረርኩ ለራሴ ገንብቼ ፒራሚድ ከቺያፓስ የረዘመ ያውም በስልጣን በበለጥኩ ነበር በግብጽ ከሚኖር ከማንም ብሎ ጽፎ ነበር ሚሃኤል ጉዝሚን። በድል ይሁን በዕድለቢስነት ታላቁን ሊቀመንበራችንን እና አያቶላ ሆሜኒን ሳያይ የሞተው ሩሲያዊ ገጣሚ የሱ ህልም ግን እስካሁን ሩሲያዎችን ይገፋፋቸዋል። የጀመርኩት ኢትዮጵያውያን እንደ ህዝብ ሸረኞች ናቸው በማለት ነበር። በጉዳዩ ላይ የጻፉ አሳሾችና ጎብኚዎች ያውቁታል። እኔም ከነሱ ጋር በሙሉ ልቤ እስማማለሁ። ከማንም ያላነስ ሸረኞች ነን፣ ኑሮ እንለዋለን እንጂ በሰው ላይ ስቃይ ማድረስ ያስደስተናል። አዎ በእርግጠኝነት አንዳንድ ጨካኝ አመለካከቶችና ልማዶች እንዳሉንና ያንን እድሉን ካገኙና ጉልበቱ ካላቸው ሌሎች አንተ ላይ ሊያደርጉ የሚችሉትን በራሳቸው ላይ ቀድመህ አድርግባቸው የሚለውን ፉከራችንን በጥሩ ሁኔታ እንደምንተገብር አውቃለሁ። ለስቃይ ስንዳረግ ደስ አይለንም፣ ግን ረዳት አጥተናል። እድል የጠመመችብን ይመስላል። በሃይማኖትና በትዕግሥተኝነት ውስጥ ጥገኝነትን እናገኛለን። ኑሮ ምንጊዜም አስቸጋሪ ነው። ዕጣ ፈንታህን አሜን ብለህ ተቀበል። ሰው ያስባል፣ እግዚአብሔር ይፈጽማል። አንድም ቅጠል አለቀኗ አትረግፍም። ጊዜ የሰጠው ቅል ድንጋይ ይሰብራል። የጉንዳን ኅብረት ዝሆን ይጥላል። ሀብትን መሻት ተስፋ አስቆራጭ ነው። ድህነት ሀብት ነው ወዘተ። የጀመርኩት ኢትዮጵያውያን እንደ ሕዝብ ሸረኞች ናቸው በማለት ነበር። በጉዳዩ ላይ የጻፉ አሳሾችና ጎብኚዎች ያውቁታል። እኔም ከነሱ ጋር በሙሉ ልቤ እስማማለሁ። ከማንም ያላነስ ሸረኞች ነን፣ ኑሮ እንለዋለን እንጂ በሰው ላይ ስቃይ ማድረስ ያስደስተናል። አዎ በእርግጠኝነት አንዳንድ ጨካኝ አመለካከቶችና ልማዶች እንዳሉን እና ያንን እድሉን ካገኙና ጉልበቱ ካላቸው ሌሎች አንተ ላይ ሊያደርጉ የሚችሉትን በራሳቸው ላይ ቀድመህ አድርግባቸው የሚለው ፉከራችንን በጥሩ ሁኔታ እንደምንተገብር አውቃለሁ። ለስቃይ ስንዳረግ ደስ አይለንም፣ ግን ረዳት አጥተናል። እድል የጠመመችብን ይመስላል። በሃይማኖትና በትዕግሥተኝነት ውስጥ ጥገኝነትን እናገኛለን። ኑሮ ምን ጊዜም አስቸጋሪ ነው። ዕጣ ፈንታህን አሜን ብለህ ተቀበል። ሰው ያስባል፣ እግዚአብሔር ይፈጽማል። አንድም ቅጠል ያለ ቀኗ አትረግፍም። ጊዜ የሰጠው ቅል ድንጋይ ይሰብራል። የጉንዳን ኅብረት ዝሆን ይጥላል። ሀብትን መሻት ተስፋ አስቆራጭ ነው። ድህነት ሀብት ነው ወዘተ ወዘተ። በአባባልና በምሳሌያዊ አነጋገር ታጥቀን አሰቃቂውን ኑሯችንን እንጋፈጠዋለን፣ እንሰቃያለን፣ እንችለዋለን። ድህነት በእግዚአብሔር የታዘዘ ነው። የተፈጠርነው ለመከራ ነው። ስለሆነም መከራውን የመቻል ግዴታ አለብን። የአርባ ቀን ዕድላችንን እንዳመጣጡ የምንቀበል ነን። ግን ደግሞ ሰዎች ነን። ምሳሌያዊ አነጋገሮችና ሃይማኖታዊ ማበረታቻ ድርሳኖች አመለካከታችንን ይቀይሩታል። ቅዳሴ እናዳምጥና በሚቀጥለው ዓለም ሕይወት የተሻለ ነገር እንዲቆየን ተስፋ እናደርጋለን። ነገር ግን ንዝህ ይላል ቁማርተኞች አይደለንም። የፈተና ሰለባዎች ነን። በዚህኛው ሕይወትም ቢሆን ቢያንስ የዳቦ ፍርፋሪ ለማግኘት ተስፋ እናደርጋለን። እዚህ ላይ ነው እንግዲህ ተንኮለኛነታችን የሚመጣው ለመኖር በመጣጣር ክህሎታችን ውስጥ። ይህም እንግዲህ ስቃይን ለመቀነስ የምንሞክረው ሙከራ ራሱ ማለት ነው። አቶ ዊትሊ እንደተናገረው ራስ ወዳድም ነን። ሁሉንም ነገር ነው የምንፈልገው። ከኩሩዎች የዘረፉትን ከመካፈል ከትሑቶች ጋር ራስን ዝቅ ማድረግ ይሻላል የሚለውን የመጽሐፍ ቅዱስ ምሳሌያዊ አነጋገር አንቀበልም። ሲጀመር ሀብት ለመካፈል ጥረት አናደርግም። የምንፈልገው ስቃያችንን ሙሉ በሙሉ ማጥፋት ነው። እዚህ ውስጥ ነው ስግብግብነታችን የሚገኘው። ከአብዮቱ በኋላ ምሳሌያዊ አነጋገሮች በሙሉ በመወረሳቸው ምንም እንኳ በቁርጠኝነትና በአብዮት መሥዋዕትነትም ቢሸፈንም ስቃያችን ጨምረዋል። ስቃያችንን ለአንዴና ለመጨረሻ ጊዜ የማጥፋት ፍላጎታችንና ራስ ወዳድነታችንም በዚያው ልክ ጨምረዋል። ክፉ ጊዜ እውነተኛ ጓደኛን ይፈጥራል። አስቸጋሪ ጊዜ ተንኮለኛነትንም ይጨምራል። በአሁኑ ሰዓት ከስቃይ ለማምለጥ በርካታ የተንኮልና የብልጣብልጥነት ዘዴዎች አሉን። እነዚህ ሁሉ ውስጥ በብዛት ጥቅም ላይ የዋለው መስሎ ከመኖርና ከሃይማኖት ጋር በጽኑ የሚፎካከረው ደግሞ ሌላ ምንም ሳይሆን እብደት ነው። ስቃይን ለማምለጥ መቀወስ ከሾፐንሃወርም በፊት የነበረ ነገር ነው። ምንም እንኳ ጉዳዩ ከአብዮቱ በኋላ እየረቀቀና እየተስፋፋ የመጣ ቢሆንም ኢትዮጵያውያን በአጼ ቴዎድሮስም ጊዜ የእብደትን እፎይታ ይጠቀሙበት ነበር። በሌላ አነጋገር በተለይ የመንግስትን ጥረት የሚያበላሽ ከሆነ ግለሰቦች የሚያደርጓት እያንዳንዷን ነገርና ስራዎቻቸውን ሁሉ በጥርጣሬ የሚመለከተውን መንግስት በሚያበሳጭ ሁኔታ ማበድ በኢትዮጵያውያን ዘንድ እንደ ወረት ሆነ። ሰውን ማሰቃየት ደግሞ ወርቅ በእሳት ይፈተናል፣ ሽብርም መልካም ዜጎችን ያጠነክራል። በመንግስት ብቸኛ ባለቤትነት የተያዘ ተግባር ነው፣ በንቃት የሚጠበቅ ቀን ከሌት ባለማቋረጥ የሚተገበር። ለዚህ ሰፊና በቀላሉ ማስተዳደር ለማይቻል የአገራችንን ሕዝብ በነፍስ ወከፍ የሚዳረስ እና ውጤታማነት የሚሰራው ብቸኛው የፖለቲካና ምጣኔ ሀብታዊ ትስስራችን ዘርፍ ነው። የእብደት መምህሩ ጉዳይ በጣም በጣም አስገራሚ የሚሆን ይመስላል። በማንኛውም መልክ ብታዩት በርካታ ፍሬ ነገሮችን ያዘለ ነው። ካፒታሊስት ከሆናችሁ ፈጠራውንና የንግድ ሥራ ችሎታውን ልታደንቁለት ትችላላችሁ። እስኪ በእብደት ገንዘብ በመስራት መከሰስን አስቡት። ያውም የአእምሮ ሕክምና ሆስፒታል እንኳን ሳትከፍቱ። ንዑስ ነጋዴ ከሆናችሁ እንደሚባለው አትራፊ የሆነውን ንግዱን በብቸኝነት የመቆጣጠር ችሎታውን ልታደንቁለት ወይም እንደ ፍላጎታችሁ ሁኔታ ልትናደዱበት ትችላላችሁ። ማስታወቂያ ሰራተኛ ከሆናችሁ ስራውን ለማስተዋወቅ በተጠቀመበት ታላቅ ጥበብ ትቀናላችሁ። እብደታቸውን ማለትም ስራውን በኩራትና በነጻ የሚያሳዩ በመቶዎች የሚቆጠሩ በከተማው የሚዘዋወሩ እብዶች። የሶሻሊስት መንግስት ካድሬ ከሆናችሁ በግልብ የካፒታሊስት ተግባሩ፣ በጠብጫሪ አናርኪስትነቱና በጉልህ አሻጥሩ በንዴት ትጦፋላችሁ። እንደ ተራ ኢትዮጵያዊ እንዴት ሊያስ እንደቻለና በእርግጠኝነት የሚጠብቀውን ቅጣት እንዴት ሊያመልጥ እንደሚችል ያውም ግድ የሚሰጠው ከሆነ ነው ታስባላችሁ። ከአቶ ዊትሊና ከመሰሎቹ ይቅርታ እየጠየቅኩ እኛ ኢትዮጵያውያን ከራሳችን ውጪ ሌላ ሰው መከራን ሲያመልጥ ማየት እንደሚያስደስተን እናገራለሁ። በመንግስታችንና በሩሲያ እንደሚተረጎመው ከሆነ ለዚያ ነው መልካም ክርስቲያኖችና ታማኝ ዜጎች የማይወጣል። የጋዜጦቹን ዘገባ በመከተል እንደምንጠራው መምህሩ ትንሽ ከበብ ያሉ ትከሻዎች ያሉትና በሰላሳዎቹ መጀመሪያ አካባቢ የሚገኝ ሰው ነው። አይኖቹ አካባቢ ቆዳው የተሸበሸበ ነው። በመጠኑም ቢሆን እንኳ ሐቀኝነቱን ለመጠቆም በሚበቃ ሁኔታ አራት ማዕዘን የሆነው ፊቱ ደግሞ ትንሽዬ አፍ እንዲሁም ሞላ ሞላ ያሉ ከናፍርት ነበሩት። በጥሩ ሁኔታ የተገነባ ሰውነት ያለውና ተግባቢ ሰው ነው። እጆቹ በካቴና ታስረው ወደ ብረት ቤቱ እየተመራ ሲገባ እንደዚህ አይነት ስሜት ነበር የተፈጠረብኝ። መንገድ ላይ ባገኘው በነዳጅ ዋጋ ማሻቀብ ሳቢያ ባደረጉት አመፅ አብዮቱን ከጫሩትና ዛሬ ለምንገኝበት ሁኔታ ካበቁን ለፍላፊ የታክሲ ሾፌሮች አንዱ ነበር የሚመስለኝ። ጭራሽ ግን መምህሩ መደበኛ ሰው የመሆንና የጤነኛ ሰው የወዳጅነት ስሜት በላዩ ላይ የሚያንጸባርቅ ነበር። ማስመሰል ማስመሰል፣ የሰው ባህሪ መልኩ ብቻ ታይቶ አይፈረድም። ጓድሽ አለቃ ዳኛ አቃቤ ሕጉ ጀመረ። ባለፉት ጥቂት ዓመታት አብዮታችን በተለያዩ ጸረ ሕዝብ ኃይሎች የተቃጡ ጠንቆችን ለማስተናገድ ተገዷል። ግራና ቀኝ፣ በማዕከል በሰሜንና በደቡብ በሁሉም አቅጣጫ ጥቃት ደርሶብናል። አንዳንዶች ፋሽስት፣ ሊበራልና ከሳሽ ብለው ጠርተውናል። ጥቂቶች የውጭ ሰዎችን በጭፍን የምንጠላ መሆናችንን ሲናገሩ ሌሎች በውጭ ኃይሎች ሙሉ ቁጥጥር ስር እንደሆነን ይናገራሉ። ለታላቁ ሊቀመንበራችንና ለሁሉን አዋቂ ፓርቲያችን እንዲሁም ለወዳጃችን ሩሲያ ምስጋና ይግባቸውና እነዚህን ሁሉ ጥቃቶች ተቋቁመን አሁን መልሰን በማጥቃት ላይ እንገኛለን። ጠላቶቻችን አልተኙልንም። እንደ ጥሩ ስፖርተኞችም ሽንፈትን አልተቀበሉ። በተቃራኒው በከተማ ስንደመሰሳቸው ወደ ገጠር ይገባሉ። እንዲሁም በግልጽ ቅስቀሳ መዓት ስናወርድባቸው ወደ ህቡዕ እንቅስቃሴና የተንኮል አሉባልታ ይዞራሉ። እንደ ጊንጥ ተናዳፊ የሆኑ ፖለቲካዊ እስስቶች ናቸው። መልካቸውን እና ታክቲካቸውን በየጊዜው ይቀያይራሉ። በአሁኑ ጊዜ እንደምናየው ወጣቱ በጆሊጃኪዝም ወይም በማይረባ ሃይማኖታዊ ወሬ የተጠመደ ነው። የማስመሰል ጨዋታ ነው የያዙት፣ የበግ ለምድ የለበሱ ተኩላዎች የርግብ ላባ የለበሱ እባቦች። ማስመሰል፣ ማጭበርበር፣ ማታለል እኛ እንድናንቀላፋ ለማባበል የታቀዱ እንቅስቃሴዎች ናቸው። እነሱ ቁስላቸው ልሰውና ጥፍራቸውን ስለው እመር ብለው እላያችን ላይ ሊወጡ ነው የሚፈልጉት። ድምፁን ያተፋ ተኩላ እኮ ያው ተኩላ ነው። አቃቤ ሕጉ በተመሳሳይ ስሜት መደንፋቱን ቀጠለ። ልክ ምንጣፍ የሚሰራ ሰው ልጡን እያመቻቸ እንደሚያስቀምጥ ሁሉ እሱም ለክሱ ሁኔታውን እያመቻቸ እሱ ራሱ ጥፍሮቹን ስሎ ነው የመጣው። ጠላቶቻችን ከሚጠቀሟቸው እጅግ ሸፍጠኛ መንገዶች መሃል አውቆ ማበድ አንዱ ነው። ታውቆ የተኛ ቢቀሰቅሱት ይሰማል። አውቆ አበድስ ለጤነኛ አስተሳሰብ ምላሽ ይሰጣል። በማህበረሰባችን ውስጥ መንግስት በቸርነቱ የሚሰጠንን ሁሉ በዝግጁነት መቀበል የማናመልጠው ግዴታችን ነው። መሰቃየት ካለብን እንሰቃያለን። ታላቁን ሊቀመንበራችንን የምናኮራ ብቃት ያለን ዜጎች እንድንሆን የሚያጠነክረን ያ ነው። የታላቁ ሊቀመንበራችንን ኃያል ልብ በኩራት ከመሙላት በላይ ምን ታላቅ ዓላማ ትፈልጋላችሁ? የአህያ ወኔ የሚለካው ጅብ ሲጮህ ነው። ሕይወት የስቃይ ቦታ ነው። በስቃይ እንፈጠራለን፣ በስቃይ ውስጥ እናልፋለን፣ ለስቃይ እንኖራለን። በህይወት መኖር የሚገባን ሰዎች ነን? መልሱ ሌላ ጥያቄ ነው። ስቃይን መቻል ብቻ ሳይሆን ደስታ ልናገኝበትስ አንችልም እንዴ? በሶሻሊዝም ግንባታ ላይ ነው የምንገኘው። ህዝቦቻችን በሽብር፣ በፍዳ፣ በረሃብ፣ በፍርሃት፣ በሐዘን፣ በመበታተን፣ በወረርሽኝ፣ በእጦት ወዘተ እየተፈተኑ ነው። ታሪካዊ በሆነ ጊዜ ውስጥ እየኖርን በመሆናችን ዓለም ሁሉ እየቀናብን ነው ያለው። የተትረፈረፈ ሀብት፣ ዴሞክራሲ፣ ምቾትና ሌሎችም የምዕራቡን ዓለም ያጠፉት ልፍስፍስ ልልና ሴታሴት ያደረጉት ጣጣዎች የሉብንም። ይሁንና ሊያዳክሙን የሚሞክሩ ሰይጣናዊ ኃይሎች አሉ። ከእነዚህም አንዱ ተከሳሹ ነው። ላለፉት አስራ ሁለት ወራት ስንትና ስንት ዜጎችን በማሳበድ ግልጽ በሆነ ጸረ አብዮታዊ ተግባር ውስጥ ተጠምዶ ነበር። ይህ ራሱን የእብደት መምህር ብሎ የሚጠራ ሰው ሰዎችን እንዴት ማበድና አብዶ መኖር እንደሚቻል አማክሯል። በእብደት ውስጥ ያለ ጤንነት በሚል ርዕስ ህቡዕ ትምህርቶችን ሰጥቷል። ሌላው ደግሞ እብደትህን ሕይወትህን በመክፈል ጠብቃት በሚል ርዕስ ነበር። አውቆ አበዶችን ጤነኛ መሆናቸው እንዳይጋለጡና ወጥመድ እንዳይገቡ እንዴት መጠንቀቅ እንዳለባቸው የሚያስተምር ልዩ መጽሐፍም ነበረው። በወንጀለኞች ዓለም በጣም ከመግነኑ የተነሳ ብዙዎች ፕሮፌሰር ብለው ይጠሩታል። በመቶዎች የሚቆጠሩ ሰዎች ምክር ለማግኘት ወደሱ ይመጣሉ። እሱ እንደሚለው ከሆነ ይህን ሁሉ ያለምንም ክፍያ ነው የሰራው። እኛ እንኳን ይህ ውሸት ነው ብለን እናስባለን፣ ግን ያ ከጉዳዩ ጋር ምንም ተያያዥነት ያለው ነገር አይደለም። ባለፈው ወር የከተማችን ማዘጋጃ ቤት ያካሄደው የህዝብ ቆጠራ በውቧ ከተማችን ሲዞሩ የሚውሉ ወደ አስር ሺህ የሚጠጉ እብዶች መኖራቸውን እንደሚያሳይ ገልጧል። ከነዚህ መካከል በእርግጠኝነት እናገራለሁ ወደ ሁለት ሺህ ለሚሆኑት ተከሳሾች ተጠያቂ መሆን ይችላል። ይህ በጣም ከባድ የሆነ ወንጀልና የታላቁ ሊቀመንበራችንን አስተምህሮት የመቃረንን ያህል ወራዳ የሆነ ተግባር ነው። አቃቤ ሕጉ ትንፋሹን ለመሰብሰብ ያህል ንግግሩን ቆም አደረገ። በመጨረሻ ወደ ጉዳዩ ዝርዝር ሊገባ ነው ብዬ ተስፋ አደረኩ። ምክንያቱም ተመልካቹ ውስጥ ያለን ሰዎች መምህሩ ራሱ የሚለውን ለመስማት ጓጉተን ነበር።
አስር ሺዎቹ በሙሉ እውን እብድ ናቸው? በምንም አይነት። አብዛኞቹ ዝም ብለው እያስመሰሉ ነው። ለመሆኑ በትክክል ምንድን ነው የሚያደርጉት? አንዳንዶቹ እርቃናቸውን በየቦታው ይዞራሉ። አንዳንዶቹ መናፍቃዊ ጸረ አብዮት ስድቦችን እየተሳደቡ ይጮኻሉ። አንዳንዶች እርጉም ፊታቸው ላይ የግብዝነት ፈገግታ እያሳዩ በስንፍና መንገድ ላይ ተጋድመው ይውላሉ። አንዳንዶች በግማሽ የእብደት ሳቅ ጆሮአችንን ሲያቆስሉ ይውላሉ። ሌሎች ያን የተረገመ እብደት ነው ጤንነት እስኪያብዳችሁ እዩት። ዝናብ የለ፣ ሕመም የለ፣ ሰንሰለት የለ፣ ብዙ ጥቅም አለ በሚል ዜማቸውን እየደጋገሙ አላፊ አግዳሚውን ለማስተማር ይፈልጋሉ። አስር ሺህ ስራ ፈት አደገኛ ሰዎች፣ የህዝብ ጠንቆችና የአሁን ወይም የወደፊት ጸረ አብዮተኞች ከተማችን ውስጥ ይዘዋወራሉ። ማን ነው ይህን ያደረገው? በመጀመሪያ ደረጃ ፕሮፌሰራችን ነው። የአቃቤ ሕጉ ሽሙጥ ከችሎቱ ምንም ምላሽ ሊያስገኝ አልቻለም። ተከሳሹ የተቀደሰውን መወንጀለኛ መቅጫ ሕጋችንን በርካታ ተደራራቢ አናቀጽ ጥሷል። ስለ አሻጥር የሚናገረው አንቀጽ 145 ህዝባር 7 ህዝባር 1 ማንም በጋራ ሆነ ለየብቻ ባለማወቅ ወይም በማወቅ መንግስት ለዜጎች ያዘዘውን ስቃይ የሚቀንስ ሰው በእድሜ ልክ እስራትና ተጨማሪ ተገቢ በሆኑ የግርፋት እርምጃዎች ይቀጣል በማለት ይደነግጋል። ተከሳሹ ይህን ሕግ ጥሷል። የሱ እብዶች የከተማችንን ውበት አጥፍተዋል። ይህ ወንጀል ነው።
የእሱ ፍጥረቶች የተቀደሱ እምነቶችን አናንቀዋል። ይህም ወንጀል ነው። የእብዶቹ መዝሙር ራሱ አድሃሪ የቀስቀሳ ፕሮፓጋንዳ ከመሆኑም በላይ ስለ ጸረ አብዮታዊ ፕሮፓጋንዳ አይነቶች የሚያወራውን አንቀጽ 654ን ይጥሳል። የመዝሙሩ አዝማች ራሱና ዜማው እንግዳ በሆነ ሁኔታ ትሉ ነው ሕይወቴ ከሚሉት ከአናርኪስቶች መዝሙር ጋር ይቀራረባል። ይህም ራሱ በማወቅም ሆነ ባለማወቅ በውጤታማም ሆነ በውጤት አልባ ሁኔታ አናርኪስቶችን የመርዳትና የሚያደፋፍር ወንጀል ይሆናል። በምርመራ ወቅት መንግስት እብድ እንደሆነና እሱ እንደ መሰሎቹ ግን ተራው ኢትዮጵያዊ ከሚገምተው በላይ ጤነኛ መሆናቸውን በመናገሩም የመንግስትን ስም በማጉደፍ ጥፋተኛ ነው። ተከሳሹ በሚከተለው መልኩ በግል ካፒታሊዝምም ተጠያቂ ነው። በፍጥነት ከማንም በላይ የገነነ መምህር በመሆኑ ይህንን የሥራ ዘርፍ ለብቻው በሞኖፖል የመያዝ አዝማሚያ በማሳየቱ የህቡ ዓለም ጣዖት በመሆኑ ያልተፈቀደ እምነትን በማስፋፋቱ ያለ መንግስት ፈቃድ በማስተማሩ በኦፊሴል መዝገበ ቃላት ውስጥ ያለውን የእብደት ትርጓሜ በመቃወሙ መንግስት እብድ ነው እያለው እሱ ግን ጤነኛ ነኝ በማለቱ መቀጠል ይችላለሁ። ተከሳሹ በርካታ ቁጥር ያላቸውን የህግ አንቀጾች ጥሷል። አቃቢ ህግ የመጨረሻው ከባድ ቅጣት እንዲፈረድበት ይጠይቃል። ይኸውም በሩሲያ ኢትዮጵያ የወዳጅነት የሕክምና ተቋም አደገኛ የአእምሮ ህሙማን በሚቆዩበት ኒካየቭ ward የዕድሜ ልክ እስራት ነው። በተከሳሹ ፊት ላይ የፈገግታ ብልጭታ ታየ። ከዚህ በፊት እዚያ ነበርኩ አለ በቀስታ እና ዳኛው ጮኸ። ተገቢ ቅጣት አይሆንም። በእውነቱ ከኒካኤቭ ward እንዲወጣ የተደረገው ገና በሁለት ወር እኮ ነው። ለምን ቦታ እዚያ ነው ብዬ ነበር የማስበው አለ ዳኛው። በኒካኤቭ ward የሚገኙት ህሙማን በጣም ሰላማዊ እየሆኑ በመምጣታቸው ኃላፊዎቹ እኔ ያደረግኩት ነገር ያለ መስሏቸው ነበር። ስለዚህ አእምሯቸውን ጭራሽ የሳቱ የአልጋ ቁራኛ ሞት እምቢዎች ወዳሉበት ward አዛወሩኝ። የምኖች ward? ዳኛው በመገረም ጠየቀ። የሞት እምቢዎች ward መለሰ መምህሩ። እጅግ በርካታ መድኃኒቶች ተሰጥተዋቸውና ሌሎች በሽተኞች በረዶ ቤት ብለው የሚጠሩት በኤሌክትሪክ የመጠበስ ሕክምና ተደርጎላቸው ልክ እንደ ቅጠላቅጠል ሰውነታቸውን ማዘዝ ተስኗቸው የአልጋ ቁራኛ የሆኑ በሽተኞች የሚገኙበት ward ማለት ነው። እዚያስ ምን ያህል ጊዜ ቆየህ? አሁንም ሁለት ወራት ብቻ። እዚያም የሆነ ተንኮል ስለመስራትህ እወራረዳለሁ። ዳኛው ከመጠየቅ ይልቅ በእርግጠኝነት እየተናገረ ነበር። በመሰለ መልኩ ልታየው ትችላለህ። ከችሎቱ መቀመጫና ከዚህ ከብረቱ ቤት ሆነህ የሚኖርህ እይታ አንድ አይነት ሊሆን አይችልም። የሆነ ሆኖ የሞት እምቢዎቹ ward ም ውስጥ ልክ እንደ ኒካኤቭ ward እንግዳ ነገር መፈጠር ጀመረ። እናም ኃላፊዎቹ አሁንም የማይናገሩትንና በመድኃኒት የደነዘዙትን ሰዎች ወደ ጠብ አጫሪ ነብሮች እየቀየርኳቸው ያለሁት እኔ እንደሆንኩ አሰቡ። እንደ ተባለው ጥፋተኛ አይደለሁም እያልክ ነው? ጥፋተኛነት አንጻራዊ ነው። ያንተ ጤነኛነት ለኔ እብደት ነው። እንዲሁም በተቃራኒው ያንተ ጽጌረዳ ለኔ ቁልቋል ሊሆን ይችላል። እኔ ግድያ ወንጀል ነው ብዬ ሳስብ፣ አንተ አብዮታዊ ፍትህ ነው ብለህ ታስባለህ። እኔ አሁን ያለው መንግስት ህገወጥ ነው ላለሁ፣ አንተ ደግሞ የንጽህና ተምሳሌት ነው ትላለህ። ትርጓሜው በጠመንጃ ሲደገፍ ይጸናል። አንተ ስትቀየር የቀድሞ መርሆዎችህም አብረው ይጠፋሉ። በሽተኞቹን አዋርቻቸዋለሁ፣ ይህንን አምናለሁ። የተጫነባቸውን እብደት እንዲዋጉት ረድቻቸዋለሁ። እርግጠኛ ነኝ ይህንን በተመለከተ ያሉኝን ጽንሰ ሐሳቦች ለማወቅ አትፈልግም። አልፈልግም አለ ዳኛው አስረግጦ። ትዕግስት የለሽነቱን በሚያሳይ ሁኔታም ወደ ተከላካይ ጠበቃው ዞሮ የምትለው ካለህ አጥል አለው። ጓድሽ አለቃ ዳኛ ጠበቃው ጀመረ። እንደማስበው ተከሳሹ ለራሱ መከራከር ይፈልጋል። ስለዚህ አቃቤ ሕጉ በቀጥተኛ መስቀለኛ ጥያቄ ቢያቀርብለት ይሻላል እላለሁ። ቀጥል አለ ዳኛው ለአቃቤ ሕጉ አሁንም ቆጣ ብሎ። መቼም እስካሁን እንደተረዳችሁት ዳኛ የተንፈሱ ከሕጋዊ ክርክር አካሄድ ስርዓቶች ጋር ብዙም የሚተዋወቅ ሰው አልነበረም። ስታስቡት ደግሞ ስልጣን ላይ ያለ ማንም ሰው ከሕጋዊ ስርዓት ጋር ብዙም የሚተዋወቅ አይደለም። አቃቤ ሕጉ ወረቀቶችን ጠረጴዛ ላይ እያተረማመሰ ተነሳ። ለተወሰነ ቅጽበት ተከሳሹን በዝምታ ተመለከተው። አዲስ ተንኮል መሆኗ ነው። ተከሳሹም በጭራሽ ሳይረበሽ አቃቤ ሕጉን አፍጦ እየተመለከተው ነበር። እዚህ ጋር የሕክምና ተቋም ውስጥ ስድስት ወር መቆየትህን የሚያሳይ ራስህ የሰጠኸው ቃል ይዣለሁ። እውነት ነው? አዎ። ለምንድን ነበር እዛ ያስገቡህ? ጥያቄው ለእኔ መቅረብ ያለበት አይመስለኝም። ለምን ቢባል ለምን ወደዚያ እንደተወሰድክ ማወቅ አለብህ። እነሱ ለምን እኔን ወደዚያ መውሰድ ያለባቸው መስሎ እንደተሰማቸው አውቃለሁ። አቃቤ ሕጉ ቀጠለ። ላስታውስህ እስቲ እንዲያው ያም የሚቻል ከሆነ እብድ ስለነበርክ፣ ነገር ግን ጤነኛ እንደሆንክ ስታስመስል ስለነበር አይደለም? እንደዚያ ነው ያሉት። አትስማማም? በፊትም እንደተናገርኩት አልስማማም። ግን ደግሞ ሁሉም ትርጓሜዎች አንጻራዊ ናቸው። በቆማጦች ሰፈር አንተ ነህ ልዩ ሆነህ የምትታየው። ጤነኛ ነኝ ብሎ የሚያስብን ሰው በእርግጠኝነት እንዲያብድ ወደሚደረግበት ተቋም ከመላክ ጀርባ ያለው አመክንዮ ግን ለእኔ ትንሽ ውስብስብ ነው። ፕሮፌሰሩ በአብዮታዊ አመክንዮ የደረሰበትን ሽንፈት አመነ ማለት ነው አለ አቃቤ ሕጉ በማሽሟጠጥ። አመክንዮ ጠማማም ትክክልም ሊሆን ይችላል። አብዮታዊ የሚለው ቅጥያ ግን ከየት እንደመጣ አይታየኝም። ጋዜጦቹ እኔን የእብደት ፕሮፌሰር ነው ይሉኛል። ምናልባት መንግስት ጤነኛ ነው የምትልበት ያንተ አመክንዮ እንግዲህ ከእኔ እውቀት በላይ ነው ማለት ነው። ስላቁን ጥያቄ አዘል አስተያየት ካለው ፈገግታ ጋር አቀረበለት። እጅግ ሰው በሚበዛበትና በሚጨናነቀው ፒያሳ ሰይጣናዊ የእብድ መዝሙርህን ለመዘመር አልቆምክም? የጤነኝነት መዝሙር በጠራራ ፀሐይ በፒያሳ ዘምሬያለሁ። በመንግስት ፈቃድ ካልተሰጠ በስተቀር መዘመርም ሆነ ማስተማር የተከለከለ መሆኑን አታውቅም? አውቃለሁ። ታዲያ ለምን አደረግከው? አማረኝ አማረኝ፣ አሰኘኝ፣ ተመቸኝ አለ አቃቤ ሕጉ በማሽሟጠጥ። የገዛ ጉሮሮህን ማረድስ ለምን አላማረህም ነበር? በእርግጠኝነት ከበርካታ ችግር ታድነን ነበር። ደሜ የተዋበች ከተማችሁን ያበላሽባችሁ ነበር አይመስልህም? መለሰ ተከሳሹ ቅዝቅዝ ብሎ። ነው ወይስ አሁን አሁን አራዳ በደም ጎርፍ መታጠብን ለምደዋለች? ጉሮሮዬን ማረድ ቢያምረኝ ኖሮ አደርገው ነበር። ወጥቶ መዘመር አማረኝ፣ አደረግኩት። ጥሩ ስሜት ተሰማኝ። ነጻነት፣ ደስተኝነት፣ ሶስት አንቀጽ የሚጥሱ ስሜቶች። ከዚያ ታሰርኩ። ጤነኛ ሰው ሕግ የሚጥስ ይመስልሃል? ሕጎቹ ራሳቸው እብድ ከሆኑ ፈቃድ ሳያገኙ በጠራራ ፀሐይ ሰው በሚበዛበት በፒያሳ ቆሞ መዘመር የእብደት ምልክት አይደለም ትላለህ? ተበድሎ ዝም ማለት እንዲሁም ለዘላለም መታፈንን ተቀብሎ መኖር እብደት ነው ብዬ አስባለሁ። የመንግስትን ሕግ ማክበር እብደት ነው። ቦቅቧቃነት እብደት ነው። የመንግስትን እብድ ሕጎች መቀበል እብደት ነው። በቁጣ ሳትነሳ ነጻነትህን ማዘረፍ እብደት ነው። መዘመር እብደት የሚሆነው በሐዘንና በለቅሶ ላይ ተመስርቶ ለሚያድግ አገዛዝ ብቻ ነው። ስለዚህ አሁንም መንግስታችንን እብድ ነው እያልክ ነው። መንግስት እኔን እብድ ነው እያለ ነው። እኔ ጤነኛ ነኝ እላለሁ። በእርግጠኝነት ከሁለት አንዳችን ስህተት ነን። እኔ ትክክል ነኝ፣ መንግስት ግን ተሳስቷል ወደሚለው እምነት አደላለሁ። ግን ይሄ እብደት ነው። አቃቤ ሕጉ ጮኸ። መንግስት በጭራሽ ስህተት ሊሆን አይችልም። መንግስት እንደዚህ ጻድቅ ለዘላለም ትክክለኛ የሆነ ተወዳጅ ፍጥረት ከሆነ ታዲያ ለምንድን ነው ካድሬዎቻችሁ አንድ ቀን መጥፋቱ እንደማይቀር እያወሩ ጆሮአችንን የሚያደነቁሩት? ያ dialectics ነው፣ ላንተ አይገባህም። ያም ሆኖ መልካም ነገሮች ሁሉ እንደሚያልፉ እናውቃለን። ለምን ለምን ስትል ምን ማለትህ ነው? አቃቤ ሕጉ በግልጽ እንደሚታየው ተረብሾ ነበር። እንደዚያ ስለሆነ ነዋ። አንተ ሁሉን አዛዥ የሆነው ሶሻሊስት መንግስት ጓድ በሃይማኖታዊ ንድፈ ሐሳብና በአድሃሪያዊ የአርባ ቀን ዕድል አምናለሁ ብቻ እንዳትለኝ። የመምህሩ ለስላሳ ድምፅ በንቀት የተሞላ ነበር። እኔ ላይ ጮሌ ለመሆን አትሞክር። አንቧርቅ አቃቤ ሕጎ፣ ጥያቄ የምጠይቀው እኔ ነኝ። አንተ ዝም ብለህ መልስ። እሺ ጌታዬ አለ ተከሳሹ ያለምንም ፈገግታ። ብትጠነቀቅ ይሻልሃል አስጠነቀቀ የተናደደው አቃቤ ሕግ። እሺ ተቋሙ ውስጥ አመጽና ረብሻ አላስነሳህም? እብድ አልነበርኩ እንዴ? ምን ጠብቀህ ነበር? ጤነኛ ስርዓት ያለው ባህሪ። ስለዚህ ታምናለህ ማለት ነው። አንተን ካስደሰተህ እንድትረጋጋ ላምንልህ እችላለሁ። እንቀጥል አለ አቃቤ ሕጉ ንዴቱን ለመቆጣጠር እየሞከረ። ከስድስት ወራት በኋላ ወጣህ። ድነህ ነው? ከመጀመሪያውም በሽተኛ አልነበርኩም። ተቋም ውስጥ የከተቱኝ በሽተኛ ነው ብለው አስበው ነበር። ስለ ጤንነት የመጨነቅ ልክፍት ያለባቸውን ሰዎች ሐኪም ስታደርግ ምን ትጠብቃለህ? ከስድስት ወር በኋላ የለቀቁኝ ሌሎቹን በሽተኞች ጤነኛ እንዲሆኑና ጤነኛም ሆነው እንዲቀሩ ያደረግኩ መስሏቸው ነው ብዬ አምናለሁ። ያ ግን የሐኪም ሥራ ነው አይደለም መለሰ ተከሳሹ። የሐኪሙ ሥራ ሰዎቹን እንዲያብዱ ማድረግ ወይም አብደው እንዲቀሩ ማድረግ ነው። ፈውስ የተባለው ነገር አለባቸው የተባለው በሽታ ወይም ምልክት ማረጋገጫ ነው። አንድ ጊዜ ተቋም ውስጥ ከገባህ በኋላ ማበድ አለብህ። አለዚያም እያንዳንዱ ሐኪም ጨርሶ ሊያሳብድህ የተቻለውን ሁሉ ጥረት ያደርጋል። ይህ ነው እነሱ የሚሰጡ ፈውስ ፈውስ ሊባል ከተቻለ። እንደ እብደት መምህር አለ አቃቤ ሕጉ እያፌዘ እብደትን ማከም ኮሌራን እንደ ማከም መሆኑን መቼም በእርግጠኝነት ታውቃለህ። አንዴ ምልክቱ ከታየ ቫይረሱን መሰጠት አለበት። እብድንም ለማከም በመጀመሪያ ደረጃ እብደቱን የተሟላና እውነተኛ ማድረግ አስፈላጊ ነው። አጥፊ ትምህርቶችን በመስጠት ፋንታ ካድሬዎቻችን የሚሰጡትን ትምህርት ለማዳመጥ ያህል ትሑትና ጤነኛ ብትሆን ኖሮ የዚህን ጉዳይ dialectics ትማር ነበር። ይገባኛል ለማለት እየሞከርክ ያለኸውን ነገር ለመረዳት ሕሊና የለሽ ለዛቢስ ካድሬን ማዳመጥ የለብኝም። የአምባገነንነት ጠማማ መክንዮ ምንም ማብራሪያ የለውም። በዚያም ሆነ በዚህ በበዝባዦች ላይ ሊኖር የሚገባውን የሰራተኞችን አምባገነንነት ትቃወማለህ? አምባገነንነትን እቃወማለሁ። በተለይ ስልጣን ነጥቀው የያዙትንና ጥቂት ሆነው በብዙሃኑ ላይ አምባገነን የሆኑትን። ግን እኮ የእኛ የሰራተኞች አምባገነንነት ነው አስረግጦ ተናገረ አቃቤ ሕጉ። እንግዲያውስ እናቴ ገና አልተወለደችም መለሰ ተከሳሹ። ተጠንቀቅ አንተ ሰውዬ አጓራ ዳኛው። ብታብድም ባታብድም እስክትሞት አስገርፈሃለሁ። መልካሙ ጌታችን ሊቀመንበራችን በነፍሴ ላይ ምሕረት ያወርዱላት አለ መምህሩ ኮስተር ብሎ ክንዶቹን ልክ እንደሚጸልይ ሰው በማጋጠም ከዳኛው በላይ የተሰቀለውን ፎቶ እየተመለከተ ዳኛው አሜን አለ። ምን እያለ እንዳለ እንኳን ሳያስተውል። ከዚያም ፊቱ በንዴት ተጨማተረ። አቃቤ ሕጉ ጣልቃ ገባ። ከተቋሙ በውርደት ከወጣ በኋላ ስራ አፈላልገሃል? ለምን ብዬ ለምንድን ነው የማትፈልገው? ለመኖር ነዋ። ስራ ነፃ ያደርግሃል፣ ሰው ያደርግሃል። በናዚ የማጎሪያ ጣቢያዎችም እንደዚህ አይነት ነገር ይባል ነበር እና ሂትለር ስለወደደው ብለህ ወተት መጠጣት ታቆማለህ? ወተት አልወድም። ስራ ከሌለህ እንዴት ነው የምትኖረው? እንዴት ነው በሺዎች የሚቆጠሩ ስራ አጦች የሚኖሩት? ትሰርቃለህ? መች ባለስልጣን ሆንኩና አልሰርቅም። ትለምናለህ? የለም፣ ተካፍዬ ነው የምኖረው። ከማን ጋር? ከመሰሎቼ ጋር። የሌላችሁን ነገር እንዴት ልትካፈሉ ትችላላችሁ? እንችላለን እንጂ በሌለ ነገር ላይ ፍቅርና መተሳሰብ ሲጨመርበት አንድ ነገር ይሆናል። እርቦህ የምታውቅ አትመስልም። እስር ቤት በደንብ ስቀለብ ነበር አለ መምህሩ ምንም አይነት ምጸት ድምፅ ውስጥ ሳያሰማ። አንዳንድ ጊዜ እኮ መንግስታችን ከመጠን በላይ ቸር ነው አለ አቃቤ ሕጉ ሐዘን በተሞላበት ሁኔታ። እየተቸህ እንዳይሆን አለ ተከሳሹ በሸረኝነት። የለም እየተመሰጥኩ ነው እንጂ እየተደነቅኩ ነው እንጂ እንዲህ ያለ መንግስትን በማገልገሌ እድሌን አመሰግናለሁ በማለት አቃቤ ሕጉ በጥበብ መለሰ። ሰይጣን የሚኖረው በሥራ ፈቶች ጭንቅላት ውስጥ ነው ቀጠለ አቃቤ ሕጉ። ሐቀኛ ሥራ ንቀህ እንደ ጥገኛ ስትኖር የእብደት መምህር ሆኖ የመስራት ክፉ ሐሳብ መጣልህ። ተከሳሹ ዝም እንዳለ ነው። እንሳ ብላስህ ጠፋብህ? መልስ አዘዘው አቃቤ ሕጉ። ምን ልመልስ? እየተናገርክ ነው እንጂ እኮ ጥያቄ እየጠየቅክ አይደለም። እጅግ የተከበሩ የንግግር ጊዜያትህን ላጠፋብህ ላሳጣህ አልፈልግም። እስኪ ባክህ አሳጣኝ አለ አቃቤ ሕጉ እየተጠየፈ። ጥሩ እንግዲህ አለ መምህሩ በፈገግታ። ስራ እንዳላቸው እያስመሰሉ ምንም ፍሬ ያለው ስራ የማይሰሩትን ትተን በይፋ ስራ አጥ የሆኑ ሰዎች ቁጥር በሚሊዮኖች ውስጥ በሚገኝበት ሀገር ሐቀኛ ስራ ንቋል ማለት የማይመስል ነገር ነው። እኔ እንደማስበው ሰይጣን የሚኖረው በክፉ ሐሳቦች በታጨቁ ጭንቅላቶች ውስጥ ነው። በእንዲህ አይነት ጭንቅላቶች ውስጥ ሰይጣን አልጋውን አንጥፎ ይደላደላል። ልክ እንደ ቤቱ እንዲመቻችበት በቂ ክፋትና ክርፋት ያገኛል። ለዚያም ነው ሰይጣን በየቤተ መንግስቱ፣ በየሚኒስቴር መስሪያ ቤቱ፣ በየፖሊስ ጣቢያውና በየፍርድ ቤቱ የሚያደፍጠው። ፕሮፌሰር ስለሚባለው ነገር እኔ እንደዚህ አይነት ስራም አልጀመርኩም። ማንም እንዲህ ብሎ እንዲጠራኝም አልጠየቅኩም። ከአንዳንድ አምልኳቸውን ከሚያራግቡ ሰዎች በተቃራኒ ማንኛውንም ግለሰብን የማመጻደቅ ተግባር እቃወማለሁ። በተለይ በሕይወት ያሉ ከሆነ ምንድን ነው ያደረግኩት? ሰዎችን አማክሬያለሁ። እየቀወሱ ያለ የመሰላቸውን ሰዎች እያበዱ እንዳልሆነ እብዱ መንግስት እንደሆነ ትርጓሜውን ለማሸነፍና ከህመምና ከሐዘን ለመዳን በመንግስት ትርጓሜ መሰረት ወደ እብደት እንዲዞሩ ነግሬያለሁ። ይህ ሁሉ ነፃና የወዳጅነት ምክር ነበር። ከህመም ለማምለጥና ይፋ ትርጓሜውን ለመቃወም ህግ እየጣስክ እንደሆነ አታውቅም። ፍትሐዊ ያልሆነ ሕግን መጣስ ግዴታዬ እንደሆነና ያንተም ግዴታ ሊሆን እንደሚገባው አልነገርኩም እንዴ? ጸረ አብዮት የመሆን ግዴታ ሐቀኛ ለመሆን የመሞከርና ኑሮን የማሸነፍ ሰበብ በዝቃጭ ውስጥ ሲዋኙ ያለመገኘት ግዴታ። ኑሮን ማሸነፍ አሳፋሪ ነገር ሆኖ ኑሮ ለሚሉትማ መቃብርም ይሞቃል። እኔ ግን ኑሮ አልለውም። ለመሆኑ ትምህርቶች የተባሉት ይዘታቸው ምንድን ነው? ትምህርት የሚሰጠው አእምሮአቸው በተዘበራረቀባቸው እና የሚናገሩትን በማያውቁ ነገር ግን ይህንን ከሚያምኑ ቢሞቱ በሚሻላቸው ሰዎች ነው። እኔ ምክር ነው የምሰጠው። አዋራቸዋለሁ፣ አወያያቸዋለሁ፣ ልምዴን አካፍላቸዋለሁ፣ ጭንቀታቸውን እካፈላለሁ፣ ማምለጫ መንገድ የማግኘት ፍላጎታቸውን እጋራለሁ። በሌላ አነጋገር ምክሬ በመንግስት እብደት ተብሎ የተቀመጠውን ሁኔታ ጭምር እንዲያውም በተለይ እሱን በመጠቀም ጤናቸውን ለማቆየት ነበር። እርቃኑን የሚሄድ ሰው የግድ እብድ ነው ሊባል ይችላል? ግዑዝ ዕቃ መደረግን የሚቃወም ሰው እብድ ነው እንዴ? የልብን አውጥቶ መዘመር እብደት ነው? የአንድ ሰው ለማይቀበለው መንግስት በነጻ መስራትን መቃወም እብደት ነው እንዴ? ነጻ ለመሆን መሞከር እብደት ነው? ሕግጋታችሁ ነው ይላሉ። እነዚህ ሁሉ የእብደት ምልክቶች ናቸው። እኔ የምለው ይህ እብደት ከሆነ በቃ እብድ ነኝ ማለት ነው። ምክንያቱም በዚህ መንገድ ጤናዬን እንደምጠብቅና ከሀፍረት እንደምድን እንዲሁም የመንፈስ እርጋታን እንደማገኝ አውቃለሁ። እየተከተልከኝ ነው? ለምን ብዬ አቃቤ ሕጉ ተቃወመ። መኖሪያ ወደ ሆነው የእብዶች መጠለያ እኮ ነው የምትሄደው። ግን አንተ ነህ መጠለያ ውስጥ እየኖርክ ያለኸው አለ መምህሩ ለስለስ ባለ ድምፅ። ነፍስህ ሞታለች፣ መንፈስህ ሸሽቷል። አንተ ኑሮ በምትለው ሌሎች አድርባይነት በሚሉት ጉዳይ ታውረሃል። የሰው ልጅ ሊኖር በማይገባው ሁኔታ የፍራቻ ኑሮ ነው የምትኖረው፣ የወንጀለኛ ወይም ከወንጀለኛ ጋር የማበር ሕይወት። ግን ብረት ቤት ውስጥ ያለኸው አንተ ነህ፣ እኔ አይደለሁም። ያንተ የብረት ቤት ውስጣዊ ነው፣ ታሪክ ነው እስር ቤትህ። ሺዎች ናቸው ከሳሾችህ። ፈራሁ። አቃቤ ሕጉ አላገጠ። ለምንድን ነው ስቃይን የምትፈራው? በማስመሰል እብደት ሰዎች ስቃይን እንዲያመልጡ የምትመክረው ለምንድን ነው? በስጋይ ላይ የሚደርስ ስቃይ አያስፈራኝም። ቢያንስ ሌላ ሰውን ከሚያስፈራው የበለጠ አያስፈራኝም። ሞት ራሱ ማምለጫ ነው። እንደኛ ባለ ሀገር ሰው እንዲያውም ሞትን ይፈልገዋል። እኔንና እናንተ እብድ የምትሏቸው ሰዎች ልናመልጠው የምንፈልገው ስቃይ የነፍስን ስቃይ ነው። መኖር ባለበት መልኩ እየተኖረ መሆኑን እርግጠኛ ያለ መሆን ስቃይ ነው። የኃያልነትን እብደት በመቃወም በርካቶች ሲሞቱ በሕይወት በመገኘታችን የሚሰማንን የጸጸትን ስቃይ ነው። ለአናርኪስቶች ግልጽ የሆነ ሐዘኔታ፣ ግልጽ የሆነ የእውነት ፍቅር። እውነት የመንግስት ናት። ሐቀኝነትን የሚያውጁትንና እውነት በእጃችን ናት የሚሉትን አትመኗቸው። ማንንና በምንድን ነው የምታምነው ታዲያ? ለአናርኪስቶች ግልጽ የሆነ ሐዘኔታ አለ አቃቤ ሕጉ። ግልጽ የሆነ የእውነት ፍቅር። እውነት የመንግስት ናት፣ ቀጠለ አቃቤ ሕግ። ሐቀኝነትን የሚያውጁትንና እውነት በእጃችን ናት የሚሉትን አትመኗቸው። ተከሳሹ ቀጠለ። ማንንና በምንድን ነው የምታምነው ታዲያ? በሰው ልጆች፣ በነጻነት፣ በመብት፣ በፍቅር እና በደስታ አምናለሁ። የቆም ህልመኛ ነህ። በሌላ አነጋገር እብድ። እውነት መሳዩን ቅዠት እጠላለሁ። አሁን ያለው እውነታ ተጨባጭ ነው። የወደፊት ህልሞች ግን አጥፊና ፍሬ አልባ ናቸው። አሁን ያለው ሁኔታ የሚዳኘው ወደፊት ሊኖር ከሚችለው ሁኔታ አንጻር ነው። አብዛኛውን ጊዜ ወደ ኋላ ዞር ብሎ ማየት ብልሃት ነው። ትምህርቱ ይበቃናል አለ አቃቤ ሕጉ። ትዕግስቱ አልቆ ክሶቹን አምናሃል። ፍልስፍና ክፉ ነው። የፈለግከውን ያህል ብታስመስል ማንም እንደ ጤነኛ ሰው አይወስድህም። እንዲያውም ቀውሶች ጤነኛንን በማለት አጥብቀው እንደሚከራከሩ ይታወቃል። የሚያሳዝን ነገር ነው። እንደማስበው ጓድ ሻለቃ ዳኛ፣ አሁን ውሳኔ ማሳለፊያ ጊዜ ነው። ጨርሻለሁ። አቃቤ ሕጉ ደረቁ ወንበር ላይ ዘፍ ብሎ ተቀመጠ። ድክም ብሎታል። ተከሳሹ መምህር ረጋ ብሎ በጥልቅ እያሰበ ተቀመጠ። ዳኛ ተንፍሱ ጉሮሮውን አጥርቶ አንተ ተከሳሹ እብድ መሆንህ ግልጽ ሆኖልኛል፣ ያውም አደገኛ እብድ። ምን ለማለት እየሞከርክ እንደሆነ እንኳ ለመረዳት አስቸጋሪ ነው። ቅጥ የለሽ የቃላትና የሐሳቦች አጠቃቀም ራሱ የእብደት ምልክት ነው። የተረጋጋህና በግልጽ እንደሚታየውም ለተጋፈጥከው ሁኔታ ክብደት ስሜት የለሽ ነህ። ከእውነታ የመፋታትህ ሌላው ምልክት ነው። በሌላ አነጋገር የእብደት ምልክት። ክፋትን ታደንቃለህ፣ የመንግስታችንን ስም ታዋድቃለህ፣ አለመታዘዝን ትቀሰቅሳለህ። ማንም ጤነኛ ሰው በጠራራ ፀሐይ ይህንን ለማድረግ አይደፍርም። ኢትዮጵያ ውስጥ ነው ያለኸው ግን እንደ ብልሹ ምዕራባውያን ወይም አናርኪስቶች ስለ ነጻነትና ደስታ ታልማለህ። ስቃይን ማምለጥ ማን ነው በእኛ ሀገር ይህ ጤነኛ ነገር ወይም የሚቻል ነገር ነው የሚለው? ኢትዮጵያዊ በመሆናችን አንኮራም እንዴ? በታሪካችንና በትውፊታችን እና ይህ ሁሉ እርባና ቢስ የማምለጥ ወሬ ምንድን ነው? ደግሞ ይህ ሁሉ መዝሙር ከየት መጣ? ሐዘንና እንባ፣ ፍርሃትና ጭንቀት ልዩ የሆነችውን አገራችንን የሚገልጧት ሰቆቃ የሞላቸው ፈገግታ የማይታይባቸው ፊቶች ምን አገኛቸው? ሙሉ በሙሉ እብድ ነህ፣ አደገኛ እብድ። ባይታወቅህም ለራስህ ሲባል እንድታቆም ልትደረግ ይገባል። ግን መንግስታችን ለጋስና ደግ ነው። ኒካኤቭ ward ን የጎበኘኸው ስለሆነና ምንም ለውጥ ያስገኘልህ ስለማይመስል በሩሲያ ኢትዮጵያ ወዳጅነት ተቋም ውስጥ ባለው የቻይና ward ውስጥ አፍህ ተለጉሞና በእብድ ጃኬት ውስጥ ተጠፍረህ ዕድሜ ልክ እንድትታሰር ፈርጄብሃለሁ። መለጎሚያውም የሚወልቀው በምግብ ሰዓት ብቻ ሲሆን ምንም አይነት የመናገር ሙከራ ብታደርግ ተመልሰህ እንድትለጎምና ለሶስት ቀናት ምግብ እንዳይሰጥህ ይደረጋል። ራስህን በማጥፋት ስቃይህን ለማምለጥ ብትሞክር ወዲያውኑ ወደ ኢትዮጵያ ward እንድትዛወር ይደረጋል። እንደምታውቀው እዚያ በጽኑና በማያቋርጥ ግርፋት ውስጥ ሆነ ፍርድህን ከመፈጸም ሌላ ምንም ማድረግ የምትችለው ነገር አይኖርም። ችሎቱ በድጋሚ ነገ ጧት ይሰየማል። በየተራ ከመውጣታችን በፊት ተከሳሹን ተመለከትኩት። ገጽታው ምንም አልተቀየረም ነበር። ራሱን ማጥፋትን ለመሞከር ያህል ቂል ሆኖ ከቻይና ward እንኳ ይበልጥ ወደሚከፋው የኢትዮጵያ ward ይዛወር ይሆን? እርግጠኛ ሆኜ ልናገር አልችልም። በሆነ መንገድ ተከሳሹ መምህር በበርካታ ሁኔታዎች ኢትዮጵያዊ የሆነ መሰለኝ። በኢትዮጵያ ward ውስጥ ለአንድ ወር እንኳ በሕይወት ለመቆየት ይችል ይሆን? አንድ ወር በአንድ ታካሚ የተያዘ ክብረ ወሰን ነበር። እሱም እንደ ሌሎቹ ከመሞቱ በፊት ለመቅጣት እጅግ አስቸጋሪ ከመሆኑ የተነሳ ወደ ባሰው አሰቃቂ ward ሩሲያ ward በመዛወር በስቃይም ቢሆን እንደዚህ አይነት የእርደት ደረጃ ላይ በመድረስ ብቸኛው ኢትዮጵያዊ በመሆን ዕውቅናን ያገኝ ይሆን? ጊዜ ያሳየናል። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።